አይ እነሱን አጣለችው። አዎ አይ እነሱን ታያቸው ፊት ለፊት ብቻ hello hello፣ ወዬ ሃይማኖት ነኝ። ብርሃን ወዬ ብርሃን፣ ምን ሆኖ ነው ስልክሽ?
ስልኬ በእናትሽ ወድቆ በቃ ቢያለ ውይ፣ ተቀበለ እም፣ እንትና የለም እንዴ መሳይ?
የለም።
እና ማን ነው የሚሰራው?
ያው ኢብራሂምም አፋር ሄዷል፣ መሳይም አልመጣም።
እሺ እ፣ በኢብራሂም ቦታ ላይ እንትናል ማን ነው ታደሰ ተወክሏል። ምን ፈልገሽ ነው?
በቃ ታደሰ ጋር ልደውልለት። እነዚህ ሆቴሎች ምናምን እንዴት ሆነ?
አይ ታደሰ ነው ጉዳይ፣ ታደሰ ነው እሺ ንገሪኝ፣ እሺ ስልኩን
ያላቆም ጭራሽ የማያሳይ ደውል እውነት።
ወይ ሁሉ ጋር ወይ ወጣየው ጋር አንዳቸው ጋር ደውዬ እሺ እሺ እሺ